hello
hello
አቤት ጤና ይስጥልኝ ምን ልታዘዝ ዶንኪ ቲቪ ነው የደወሉት
እንቋቅልሽ
baby እናትህን ታገናኘኛለህ አዎ እሺ ላውራት
እማ ኮፍያ የት ነው ስጣት ስጣት baby
ለወንድምህ ልስጠው
ለና እሺ እሺ
እንቆቅልሽ
ምን አቅል ቤቢዬ
እ ዛ- ወንዝ ውስጥ ገብታ ኳኳ የምትል
እ አላውቀውም አባዬ ምንድን ነች እ
እ ውሃ ውሃ
አአ
ምንድን ነው
ሀገር ስጠኝ
ምን አልከኝ
እጅጋ እነሱ ሰፍና ማስለጫ ዋው ዋው ጎበዝ ጎበዝ ቤቢ ይድግ በልልኝ እሺ ጎበዝ ቻው ቻው እሺ ነው የምንደውለው